እንኳን ነው ಗೆለው
ሄሎ ሄሎ
ሄሎ አቤት፣ ሰላም ነው?
እንዴት ነሽ?
እግዚአብሔር ይመስገን።
account የከፈትኩ ነበርና፣
account አዎ ቤስ ስፖርት ኦንላይን ለመጫወት ማለት ነው።
እሺ፣
እና ለምን እንደሆነ አላውቅም፣ ከ password ቁጥርም ካፕታልም አላችሁ ምንም አስገባሁት፣ እምቢ አለኝ password ኡ።
ምንድን ነው የሚለው? እንደሚ
en- error en- enter በቃ ነው password ምናምን ነው ቀይ ነው የሚያበራል።
እ እ ጭራሽ አይሰራም። በቃ enter enter password አይ ነው connection ነው እንጂ አሁን ይሄ ስምንት digit ከተጠቀምክ capital letter symbol እና number ከተጠቀምክ ሲሰሙ ይሰራል። እሺ ወንድሜ by capital letter በምሳሌ ቁጥር አሁን በፍል password ኡን ሳስገባ በስሜ ቢሆን ችግር የለውም። አ?
አይል እኮ ስምን ለምሳሌ እ የመጀመር capital letter ነው መጠቀም ያለብህ።
አዎ የመጀመሪያውን ካፒታል ተጠቀምኩ። ከዛ ከዛ በኋላ ደግሞ symbol- symbol መጠቀም ትችላለህ ወይ number one two three ማለት ትችላለህ። ከዛ at ወይ hashtag ምናምን symbol ትጠቀማለህ። ይሄ በአጠቃላይ ስምንት digit መሆን አለበት። እሺ
ቁጥርም አንድ ትላላችሁ አይደለ?
ቁጥር እስከፈለገው ትችላለህ፣ ግን በአጠቃላይ ስምንት digit መሆን አለበት
እንጂ በመሀል ላይ ቁጥር አይገባም። symbol ብቻ እ በመሀል ላይ ቁጥር አላገባም።
ትችላለህ እንደፈለግ ማቀያየር ትችላለህ። capital letter symbol ኡን እና number ኡን ማ- እንትን ማለት ትችላለህ፣ ግን ስምንት digit መሆን አለበት ነው። አሁን ለምሳሌ አንተ ስማን ነው ይሁን እ ይሁን ይሁን ይሁንን ዋይን ኤችን ዩን በካፒታል ሌተር ትጠቀማለህ። ከዛ አንድ አራት ስድስትን መጠቀም ትችላለህ ወይ አንድ አራት አምስት ምናምን የፈለግከውን ማለት ነው። ይሄ በአጠቃላይ ስድስት ሆነ አይደለ digit ኡ ሰባት አዎ።
እና ስምንትን ደግሞ ከፈለግ number ኡ ጋር አንድ ቁጥር መጨመር ትችላለህ። ከዛ symbol መጠቀም at ን ወይ hashtag ን ወይ star ን የፈለግከውን እሺ።
ይሁን Y ም ብቻ በካፍታ አድርጌ ሌላም ሁሉንም በስም- H ንም U ንም እ፣ በካፒታል ነው።
አሀ ሁሉ ሶስቱንም አዎ እሺ እሺ አባ እሺ እሺ።